ሞልቷል ዘመኑ ፍቅሬ ሄደሽም ገናን ስር ይዟል በልቤ ፍቅርሽ የማይዘሟርካን ሺ ቢባል ዘመኑ ፍቅሬ ሄደሽም ገናን ስር ይዟል በልቤ ፍቅርሽ የማይዘሟርካን በልቤ ፍቅሬ ኮርተሽ እንዳልተውሽ አመኘሽ ኖር ያለሁና ያኔ በነግሽ ሄደች ላትመለስ ብለው ልቤስ መጫምና ተይማሪልኝ ፍቅሬን ባክሽ መተሽ እንደገና ሺ ቢባል ዘመኑ ፍቅሬ ሄደሽም ገና ነው ስር ይዟል በልቤ ፍቅርሽ የማይዘሟርካ ጎቢ ቀድና ምነው ይሄ ሰማይ በሆነልኝ ብራ እኔ ከአንቺ ጋራ እንደ መለየት ጨለማም አልፈራ ጎቢ ቀንድና ምነው ይሄ ሰመን ባልኩኔም ብራ ነው ጨክኖ በፍቅሽ እራንቺ መራቅ ማይቻል ነገር ነው ኧረ ማይቻል ኧረ ማይቻል ነገር ነው ፍቅሽ በልቤ የማይዘሟካ ኧረ ማይቻል ኧረ ማይቻል ነገር ነው ፍቅርሽ በልቤ የማይሰማ እርዳታ ነው። ሺ ቢባል ዘመኑ ፍቅሬ ሄደሽም ገናን ስር ይዟል በልቤ ፍቅርሽ የማይዘሟርካ ሺ ቢባል ዘመኑ ፍቅሬ ሄደሽም ገናን ስር ይዟል በልቤ ፍቅርሽ የማይዘሟርካ አለ ስለው ልቤ ነካ ሄዷል ካንቺ ጋር አቋርጦ ሜዳውን ፍቅሬ ያን ሁሉ ተራራ ዛሬ ነጋ አድርጊው መተሽ ነገ ትላንትና ምንጊዜም በልቤ ፍቅሬ ሁሌ አንቺ ነሽና ሺ ቢባል ዘመኑ ፍቅሬ ሄደሽም ገና ነው ስር ይዟል በልቤ ፍቅርሽ የማይዘሟርካ ጎቢ ቀድና ምነው ይሄ ሰማይ በሆነልኝ ብራ እኔ ከአንቺ ጋር እንደ መለየት ጨለማም አልፈራ ጎቢ ቀንድና ምነው ይሄ ሰመን ባልኩኔም ብራ ነው